Hello
Hello Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ። እንደውም ኪትዮብ ነው።
አዎ እንትን የዩቲዩብ ስልጠና ፈልጌ ነበር።
ይቻላል። የዩቲዩብ የአራተኛ ዙር የዩቲዩብ ስልጠና እየመዘገብን ነው። ስሞትም አዎ።
አለበት ሚካኤል ሚካኤል ማን?
ሚካኤል ኃይሌ
እሺ የእኔ ስም አዎ፣ እንደዛ ነው። ግን ሚካኤል።
ማ- ማስመዘገበው ልጅ መባ ነው የሚባለው።
በቃ የእሱን ንገሩኛ የሚያስመዘግቡትን።
መባ ሀጎስ መባ ሀጎስ እሺ ስልኩን ይነግሩኛል።
ዜሮ ዘጠኝ ሰማንያ ሰባት እሺ ሰባ አንድ
እሺ ሰባ
እሺ አርባ ሁለት
እሺ የት አካባቢ ነበር የሚኖረው?
እሱ ሳሪስ ነው የሚኖረው አዲስ ሰፈር እሺ ማስታወቂያውን ከምን ላይ ነበር ያየው?
ቲክቶክ ላይ
ያው በኦንላይን ይሁን በአካል?
በአካል ነበር ያሰብነው።
እሺ course course ኡ የሚወስደው ሶስት ወር ነው። ለወር እሺ ከአስራ አምስት ቀን ያህል በሳምንት ሶስት ቀን አዎ ሰኞ፣ ሮብ፣ አርብ ወይም ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ሀያት አዎ በሚገኘው አዳራሻችን ተስፉ ሲኒማ የምንሰጥ ይሆናል። አስራ አዎ አምስት ቀኑን ደግሞ assignment የሚሰሩበት ይሆናል።
አዎ አንድ ወሩን ደግሞ የመጨረሻ final የሚሰሩበት ይሆናል።
Okay ተስፉ ሲኒማ ጋር ያለው
አዎ።
እሺ ከአስራ አንድ ተኩል እስከ አንድ ተኩል ከ- ወይ ሰኞ ረቡዕ ወይም ማክሰኞ ሐሙስ ቅዳሜ ማድረግ ይችላል ማለት ነው።
ይችላል ሳይሆን እኛ እሱን ወሰነን እናሳውቃለን። ቀኑን የተማሪውን ሁኔታ እናየውና ገባኝ ማለት shift ኡ ከሁለት አንዱ ነው ሊሆን የሚችለው ነው ሀሳብሽ አንቺ?
አዎ ያ Okay በትክክል Okay። ስለዛ እሺ ርቀት እንትንስ payment ኡ ምን ያህል ነው?
በ credit hour ሰባት መቶ ሀምሳ ብር ነው የምናስከፍለው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው ሀያ okay። ለዛ ወደ አስራ አራት ሺህ ምናምን ነው የሚሆነው አስራ አምስት ሺህ ይመጣል።
አስራ አዎ አምስት አስራ አምስት ሺህ okay። የሶስት ወሩ ማለት ነው።
የሶስት ወሩ ሌላ ተጨማሪ ክፍያ አይኖርም።
Okay እም፣ በቃ እሺ። ስለዛ እንትን አድርጌ ልንገርሽ ታዲያ እሺ እስከ ሰኞ የካቲት ሀያ አምስት ከስድስት ሰዓት ላይ የሚመዘገቡ ተማሪዎች ደግሞ ሰኞ class እንጀምራለን። እሱን ያውቃሉ አዎ አይደል?
አዎ ሰኞ እስከ ስድስት ሰዓት ለሚመዘገቡ ተማሪዎች discount አለን።
ሰላሳ አራት percent ነው ያለው ያ- ያ- ያለው ሰላሳ ያየው አራት percent ኡ ማለት ነው። አስራ አምስት ሺህ የነበረው አስር ሺህ ይሆናል።
አዎ okay። አስር ሺህ ይሆናል አምስት ሺህ አንድ አዎ መቶ ስለሚኖረው እሺ በቃ እንትን አምስት አድርጌ ሺህ ልንገርሽ።
discount ተደርጎላት በወሰኑ ያሳውቁ።
እሺ እሺ እናቴ እናመሰግናለን። መልካም ቀን።
መልካም ቀን እሺ እሺ